ጤና ይስጥልኝ ማኒ ባባ።
ሄሎ፣
ምን ልታወስ?
የድል ቀለምን ስልክ ፈልጌ ነበር።
የምን አለ ድል ቀለም
ድል ቀለም። እሺ ይጠብቁኝ። መስመር ላይ ነው አባት።
አዎ፣ አዎ፣ መስመር ላይ ነኝ።
ድል ቀለም ነው አይደል ያሉኝ?
አዎ፣ ድል ቀለም ሄሎ፣ ሄሎ፣ ሄሎ፣ ሄሎ።
መስመር ላይ ነው አባት የያዙ አዎ፣ እሺ። ሄሎ፣ ሄሎ፣
እሺ የያዙ አባት ዜሮ ዘጠኝ አስራ አንድ አስራ አንድ
ሀያ ስምንት ሀያ ስምንት
ሰላሳ ስድስት ሀምሳ አንድ
ሰላሳ ስድስት ሀምሳ አንድ
ሀምሳ አንድ ቅያሬ ያላቸው
ቅያሪ እስቲ የላቸውም። ይሄ ብቻ ነው ያላቸው።
እሺ፣ እሺ፣ እሺ።
እሺ አባት